በብር ሄሎ ጤና ይስጥልን ቤት ቤት ረዴት ነኝ።
ትኬት አንድ ቼክ አድርጊልኝ ትኬት እሺ ችግር አለ። ቆይ ላስተላልፍልህ።
የሻምሲንግ የምናምና
አ ቻምፒዮንስ ሊግ ዩሮፓ ሊግ ነው ቁረጠው እያሳለፍኩ አለኝ ነው hello ጤና አ።
ይስጥልን ቤት ቤት አ አንድ check አድርጊልኝ ትኬት እሺ ንገረኝ።
አስራ አንድ ሀምሳ እሺ አስራ ሁለት አስራ አምስት
እሺ የትኩስ ልብስ ነው። እሺ አባ ሄሎ ልብስ እ?
ነው። እሺ የትክ- ትኬት እና ስንት ቲም እንደጣለ ትነግሪኛለሽ?
ሁለት ቲም ወድቋል።
ሁለት ቲም።
አ እሺ እሺ እሺ መልካም ቀን